መዝሙር መቶ ሰላሳ አምስት ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ ስለ ትሩፋን ተናግሮታል። ቸር ነውና ለእግዚአብሔር አብ ተገዙ እሱን አመስግኑ። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ስለሆነ ለዘላለም ነውና ስለሆነ ግነዩ ለአምላከ አማልክት አማልክትን ለፈጠረ ለእግዚአብሔር ወልድ ተገዙ። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ግነዩ ለእግዚአ አጋዕዝት የአጋዕዝት ባለቤት ለሚሆን ለእግዚአብሔር መንፈስ ቅዱስ ተገዙ። ለአጠይቆ ሰለስቱ አካላት ሶስት ጊዜ ግነዩ ግነዩ ግነዩ ብሎ መላልሶ ተናገረው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ነውና ዘገብረ አብየ ወመንክረ ባህቲቱ ብቻውን ታላቅ ፍጹም ድንቅ ስራ የሰራ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ዘገብረ ሰማያተ በጥበቡ ከባህርዩ በተገኘ እውቀት ይህ ይበቃል ብሎ ሰባቱን ሰማያት የፈጠረ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ዘአጽንአ ለምድር ዲበ ማይ ምድርን በውሃ ላይ አጽንቶ የፈጠረ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ ዘገብረ ብርሃናተ አበይተ ባህቲቱ ለይኩን ብሎ ፍጹም የጎሁን ደጋጉን ብርሃን የፈጠረ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ነውና ለፀሐይ ዘአኮነኖ መዓልተ ፀሐይ በመዓልት እንዲመግብ ያደረገ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ለወርህ ወለከዋክብት ዘአኮነኖሙ ሌሊተ ጨረቃና ከዋክብት በሌሊት እንዲመግቡ ያደረገ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ዘቀተሎሙ ለግብፅ ምስለ በኩሮሙ ግብፃውያንን ከበኩራቸው ጋራ ያጠፋቸው እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ ወአውፅኦሙ ለእስራኤል እማእከሎሙ እንተ ማእከሎሙም ይላል። እስራኤልን ግን ከመካከላቸው ያወጣቸው እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ በእድ ጽንዕት ወበመዝራዕት ልዕልት በዘጠኝ መቅሰፍት በአስረኛ ሞተ በኩር። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ዘነፈቃ ለባሕረ ኤርትራ ወከፈላ ኤርትራን ከሁለት ከሶስት ከፍሎ ጸጥ ያደረጋት እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ወአውፅኦሙ ለእስራኤል እንተ ማእከላ እማእከላም ይላል። እስራኤልን ግን በመካከሏ ያወጣቸው እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ዘነጽሖ ለፈርዖን ወለኃይሉ ውስተ ባሕረ ኤርትራ ፈርዖንን ከነሰራዊቱ በኤርትራ ባሕር ውስጥ ያሰጠመው እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ወአውፅቆሙ ለሕዝቡ ውስተ ገዳም ወገኖቹ እስራኤልን ወደ ገዳመ ሲና ያወጣቸው እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ነውና ዘአውፅአ ማየ እንኳኩ ውሃን ከጭንጫ ያፈለቀ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ዘቀተለ ነገስተ አበይተ ሀያ ዘጠኙን ነገስታት ያጠፋ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ ዘቀተለ ነገስተ ጽኑአነ ጽኑአን ነገስታትን ያጠፋ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ ለሴወን ንጉሠ አሞሬወን የአሞሬወን ንጉሥ ሴወንን ያጠፋ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለዘላለም ነውና ወለአግ ንጉሠ ባሳን የባሳን ንጉሥ አግንም ያጠፋ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ወወሃበ ምድሮሙ ርስተ ወወሃቦሙ ይላል። ምድራቸውን ርስት አድርጎ ሰጣቸው። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ርስተ እስራኤል ገብሩ ርስተ እስራኤል ገብሩ እስራኤልም ርስት አድርገው ኖሩ። እስመ ለዓለም ምህረቱ ቸርነቱ ለዘላለም ስለሆነ ምነው በቸርነቱ ያድንበታል እንጂ ያጠፋበታልን ቢሉ የአንዱ ጥፋት ለአንዱ ድህነቱ ነውና። እስመ ተዘከረን እግዚአብሔር በሕማምነ እግዚአብሔር በመከራችን ጊዜ በቸርነቱ አስቦናልና። ግነዩ እስመ ለዓለም ምህረቱ ቸርነቱ ለዘላለም ነውና ወአድሃነን እምደጸርነ ከጠላቶቻችንም እጅ አድንወናልና። ግነዩ እስመ ለዓለም ምህረቱ ቸርነቱ ለሰው ስለሆነ ዘይሁ ሲሳይ ለኩሉ ዘስጋ ለስጋዊ ለደማዊ ፍጥረት ሁሉ ምግብን የሚሰጥ እሱ ነው። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና። ግነዩ ለአምላከ ሰማይ ሰማይን ለፈጠረ አምላክ ተገዙ። እስመ ለዓለም ምህረቱ ቸርነቱ ለሰው ነውና ስለሆነ ለዘላለም ነውና ስለሆነ ይህን ቢቆጥሩት ሀያ ሰባት ይሆናል። ሶስቱ የተመስጋኝ ሀያ አራቱ ያመስጋኝ ወለኩሎሙ ነገስተ ወለኩሎሙ ነገስተ ከናንን የጨመረ እንደሆን ሀያ ስምንት ይሆናል። አራቱ የአራቱ ኪሩቤል ሀያ አራቱ የሀያ አራቱ ካህናተ ሰማይ ምሳሌ